hello ጤና ይስጥልን ዶክቲው
ሰላም ነው እግዚአብሔር ይመስገን ሰላም ነው አለን። መረጃ ለመውሰድ ፈልጌ ነበር።
እሺ የእኔን መሬት ይቻላል የት ነው እንትናት እ፣ ትምህርቱ በአካል ከሆነ አያት አካባቢ ተርሱ ሞል ላይ ተርሱ ሲኒማ ውስጥ ነው ትምህርቱ አያት አደባባይ ጋር አያት አደባባይ በአካል ነው?
መምጣት ለማይችሉ ደግሞ በኦንላይንም አለን አዎ አይ አያት በአካል አደባባይ አያት በአካል አደባባይ አያት አደባባይ ነው ተርሱ ሞል እሺ። ክፍያው ክፍያው እስከ የካቲት 25 ድረስ ልዩ ቅናሽ ላይ ስለሆንን 34 percent ልዩ ቅናሽ 10 ሺህ ብር ነው። ከየካቲት 25 በኋላ 15 ሺህ ብር ነው አጠቃላይ ማለት ነው የሶስቱ ወር ክፍያ።
እሺ፣ በቃ እሺ እሺ፣ እሺ፣ አመሰግናለሁ። መልካም ቀን። እሺ።